ጤና ይስጥልኝ ሄሎ ቪዛ ጁዴ ነኝ የባካምን የተጉዞ መረጃ ልስጡ
እንትን ፈልጌ ነበር እናት እንዴት እንዴት statement ምናምን ማግኘት እንደምችል ባንክ statement አዎ statement ሊብሬ ምናምን ንግድ ፍቃድ ምናምን ማለት ነው
እ እሺ ባንክ statement ማውጣት የምትችይው ባንክ ነው እሺ
እሺ እ አንዴ መስመር ላይ ጠብቅኝ ላጣራልሽ እሺ
መስመር ላይ ነው ደንበኛችን
ምን አልሽኝ ሄሎ
መስመር ላይ ኖት አዎ አዎ እየሰማሽ ነው
እሺ እ ሊብሬ ማውጣት የሚችሉት መኪና ካሉት ነው
okay አ እሱንም አውቃለሁ ይሄንን እናንተ ምናምን በገንዘብ ምናምን ማስተካከል አትችሉም አይ እኛ information ብቻ ነው የምንሰጠው የጉዞ አዎ።
information እሺ እናት አመሰግናለሁ እሺ ወደ ሄሎ ቪዛ ስለደውሉ እናመሰግናለን